ፌሬ ብር ላይ ዲፖዚት አድርጌ በሳንቲም ፔይ አልገባልኝ ነበር ሁሉ ሰው
ሌብር ላይ አ ዲፖዚት አድርጌ ነበር በሁሉ ስፖርት ማለት ነው።
ወደ ሁሉ ስፖርት አካውንቶት ነው።
አ
እሺ ከሳንት ከቴሌብር የተላከለትን ሜሴጅ ይላኩልን በቴሌግራም
እሺ ስልክ ነገር ዜሮ ዘጠኝ
እሺ ቆይ እሺ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አመሰግናለሁ።